ሄሎ
ሄሎ ጤና ይስጥልን።
ሰላም ጤና ይስጥልን። ቴሌቪ እ ስለ ቴሌቪዥን አገልግሎት መረጃ ፈልጌ ነበር።
ቴሌቪ game ነው። game ኦችን ሲጫወቱ ሽልማቶች አሉት። ሽልማቶቹ ለስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አጫዋወት
ኮከብ ዘጠኝ ሰማንያ አምስት ይሰላል ብሎ ደውለው አንድ ቁጥር ላይ መመዝገብ፣ ሶስት ቁጥር ላይ ለመጫወት የሚላለ፣ ሰባት ቁጥር ላይ ቋንቋ መምረጥ።
አመሰግናለሁ።
ችግር የለም።